ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ከቺፕቺፕ ነበር የምንደውልልዎት።
ከቺፕቺፕ አዎ፣
ኦ okay።
እ ስለ service ኣችን ያለዎትን አስተያየት ለመቀበል ነበር የደወልነው።
actually እየተጠቀምኩ አይደለም ሰሞኑን ገና application install ተደርጎ update ከተደረገ ገና ነው እና okay፣ order አድርገው አያውቁም?
አይ አላውቅም። አዎ okay፣ እሺ። ስለዚህ ያው እ order ያድርጉ። እች platform ኡ ላይ ገብተው check ያድርጉ። ያው discount ኦችም ስላሉ order ያድርጉ። እ ግራ ያጋባዎት ነገር ካለ ወይም feedback ም ለመስጠት ከፈለጉ ይደውሉልን። ዘጠና አንድ ሰላሳ ሶስት ላይ okay።
ይደውሉልን። እሺ፣ እሺ። እናመሰግናለን። መልካም ቀን።